Hello ጤና ይስጥልኝ ልጅ
አብሮ ይስጥልን እንትን ከቴሌ ብር ማለት ነው ወይ game ኡን game ኡን ወደሚጫወቱበት account ብር አስተላልፈን ነበርና እሺ
ብሩ ግን አልገባም።
ዛሬ ነው ትላንት ነው።
ትናንትና በዚህ ቁጥር ነው ቤት
አዎ
check ላድርግሎት መስመር ላይ ቆይ ስንት ብር ነበረ?
ትላንትና በአጠቃላይ የተላለፈው ሰማንያ ብር፣ አንዴ ሀምሳ ብር፣ አንዴ ሰላሳ ብር።
Hello ወይ ገብቷል። አሁን check አድርጉት።
እሺ፣ እሺ፣ መልካም ቀን።
እሺ፣ ቴንኪው